ሁለት ውስጥ እኔ
ዘንባልሽ ቤርሳቤ እግዚአብሔር ይመስገን።
አርባ ሰባት ሰማንያ ዘጠኝ
ምን ሆነብህ?
አንዴ ታውጭልኛለሽ? ሩቅ ቦታ ሆኜ ነው ቦሌን ያለሁት እኔ ከገርጂ ይዤ ነበር።
የት ነው ያለሁት?
ገ- ቦሌን ያለሁት ከገርጂ ይዤ ነው።
አርባ ሰባት ሰማንያ ዘጠኝ አ አርባ ሰባት ሰማንያ ዘጠኝ አንዴ ቆይ መስመር ላይ ጠብቀኝ።
እሺ
እሱ ባለው አቤት።
አይወጣም ስራው። እሺ
አረ ቦሌ ሄጄ ነው ገብቼ ወደድ አልነበረም እና ልሸቃቅል ብዬ ቦሌ ሄጄ እኮ ነው አሁን።
እንኳ አይወጣም ተባለ።
አረ በእናትሽ ተባበሩ ይደርሳሉ ጠየቅኩ። ለ dispatcher ነው የሚያወጣው ታውቃለህ። እሱ ባለው
እኮ driver ኦች አሉ እዛ ይፈልጉታል እኮ እነሱ።
እኮ ግን አይወጣም። ሌላ order አለ እሺ እሺ መ- መላክ ይቻላል ለቢንያም ነው።
አይቻልም። እንደዛ ማስገባት እኮ አቁመናል።
አሁን ደግሞ ድጋሚ ወደ ገርጂ ልመለስ። hello hello
አለ hello ታዩ በቃ ቤርሳቤ እ፣ ቢኒያም ይሰራዋል እሱ ባለው አይ ታዩ በቃ እኔ እሰራዋለሁ። ሌላም ደገምኩ።
በቃ ጥሩ ነን።
ለበጎ ነው አየሻ። ወይኔ